ሄሎ ሄሎ
ወይ
ተቃራኒ order ነበረኝ
እሺ order ኡን ንገረኝ።
ሰባ አምስት ሰላሳ አምስት እና ሰባ አምስት አርባ
ሰባ ሰላሳ አምስት እና ሰባ አምስት አርባ ነው ያለው። እም፣ እሺ አንዴ ክፈትልኝ እና ጠብቀኝ። ስምህ ማን ነው?
ጸጋ ጠጋብሽ አንዴ ጠብቀኝ። ልጅቷ ቆንጆ ነው። ጸጋብ ኮኔክሽን እያስቸገረኝ ስለሆነ ነው። ትንሽ ታገሰኝ።
ችግር የለም።
እ፣ የትኛውን ነው እየሰራው? ኮኮችን ያለው ነው እየሰራው ያለው ኢምፔሪያል ሜዳ።
ፒን አርግልኝ ደግሞ እሱን እሱን እየሰራው ነው። እሺ፣ ከጋርደን ሲቲ ያለው እንዲወጣል ነው ዘንበል ሜዳ። እሺ፣ ጠብቀኝ አንዴ። ጸጋ ወይ የጋርደን ሲቲ ወጥቶላል። የኮችን ረግላል ነው ፒን አርግልኝ ደግሞ